Hello ጤና ይስጥልኝ። Hello
ነገ ሚያዝያ አስራ ሁለት እዚህ ድሬዳዋ ነው የሚመጣው አዎ፣ እና ቦታ ለማስያዝ ነበር።
እሺ ስሞትን ይንገሩኝ።
ራኒያ ፌሰን
ራቢያ
ራኒያ ራኒያ። እሺ ራኒያ ማ-
ፌሰን ራኒያ ሰይፈ።
አ
እሺ ስልክ ቁጥር ይንገር። ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ስድስት እሺ
ሀያ ስምንት
ሀያ ስምንት ሀያ ሁለት ሰማንያ ስድስት ማነው ስልሳ ስምንት ይቅርታ፣ የመጨረሻው ሀያ ሁለት ስልሳ ስምንት እሺ ሁለት ሁለት እ- ቦታ ነበር የምፈልገው።
እሺ ይቻላል። የሁለት ሰው ብዛት እለዋለሁኝ። መግቢያ መደበኛ ሶስት መቶ ብር፣ VIP አምስት መቶ ብር፣ ለተማሪዎች ሁለት መቶ ብር።
እና የትኛው በር ነው ላይ ነው ያሉት?
የምትከፍለው ወይስ እንዴት ነው?
አዎ ትኬቱን እዛው ነገ ከጠዋት ጀምሮ እዛው በር ላይ ያገኛሉ። እዛው በ cash መክፈል ይችላሉ፣ transfer ም ይችላሉ።
አይ
እሺ ለስንት ሰው ነው ቦታ message?
ሁለት
ለመደበኛ ነው የሚቆርጡት?
አዎ
እሺ እሺ፣ አመሰግናለሁ። መልካም ቀን።
አይ ቴንክ ዩ